ነው ናስልኝ ጤና ይስጥልኝ።
አሪፍ ነበር ምደው ውለው ነበር
ቱ ኤክስ አሁን እንዲባርገው ስን አልገባም
እሺ ኤክስፖርት እሺ ምን ያህል ነው
ሰባ አራት
ሰባ አራት እሺ በዚህ ከተጫወቱ ባኮትን እየልኩሎት ነው ላይ ጠብቀኝ እሺ ከዊዝድሮ ሲያደርጉ ዲፖዚት ሲያደርጉ ዲፖዚት
እሺ ወዴት እንቱ ኤክስፖርት
ከቴሌ ብር ሲቢኢ ብር ከሲቢኢ ብር ነው
እሺ ነው
አሁን ከጠቂቃ ቤት
የሆን ስም ደግሞ ቴሌብሮ ሲቢኢ ብር አለበት ስሚንጋ ሙሉ ስም ፎማ አሊ
አሁን በምለው ስልክ ቴሌግ ላይ ሻት ይላለን ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት
አስራ ሶስት
ሀምሳ ሶስት ኖ ኖ አስራ ሶስት አስራ ሶስት
ዜሮ ዘጠኝ ዘጠና ሁለት
አስራ አስራ ሶስት ዜሮ ሀምሳ አምስት ዜሮ አንድ ሀምስት ቴሌግራም ነው።
በቴሌግራም ስክሪንሽ አድርገው ይላኩልን።
እሺ፣ አመሰግናለሁ።
ምረዳዎት ነው ያለ
ሌላ የለም።
እሺ፣ ደውሉ። እናመሰግናለን። ሌላ ለሰባ አስቀምጡ። መልክሽት እሺ፣ አመሰግናለሁ።